hello hello ጤና ይስጥልኝ።
hello hello hello አይሰማም? ይሰማል።
አዎ ይሰማል። ሰላም ነው ሰላም ነው?
አለ እንዴ ከምን ጉዳይ information ተቀባችን ፈልጌ ነበር።
ስለ ቤት ነው አክሲዮን?
እ አክሲዮ- አክሲዮን ነው ገና የተሰራ ነው ወይ አሁን የተሰራላችሁ?
አክሲዮን ነው የሚፈልጉት?
እ አክሲዮን ነው የሚፈልጉት?
አዎ የተሰራ ካለም ባለ አንድ መኝታ አንደኛ እና ሁለተኛ ፎቅ ላይ ስንት ነው?
እሺ okay። ቤት ነው የሚፈልጉት? እሺ ቤቶች አሉን በተለያዩ site ኦቻችን ላይ ነው ያሉት። እ፣ አ
እንደ site ኡ ዋጋው እንደ site ኡና እንደ ካሬው ይለያያል።
ልክ ነው። የት ነው አሁን ቅናሹ site የት ነው እናንተ?
እሺ አያት፣ ሰሚት፣ እ፣ ጣፎ፣ ጀሞና ቱሉ ድምቱ ናቸው ያሉት እ፣ ቅናሽ site ካሉ አያት ጣፎ፣ ቱሉ ድምቱና ሰሚት
ሰሚት።
ሰሚት ሰሚት አዎ
እና የትኛው ነው ቅናሹ ታዲያ?
አያት ጋር ይፈልጋሉ።
ይሻላል። አያት ወጣቱ ነው ወይ ስራ ወደ ጸበሉ?
አያት በሻሌ ማለት ነው።
አዎ
እሱ ደግሞ፣ አዎ። እሺ እንደውም እዛ ነበርኩ ሰሞኑን። እና እ፣ special ስልሳ አርባ በስልሳ ኮንዶሚኒየሙ ጋር
እ፣ አ- በሻሌ ያለው እ፣ ቦሌ መሄጃ አካባቢ ያለው ማለት ነው።
አዎ ሰ- ሰንሻይን ፊት ለፊት አዎ አዎ አዎ አዎ ሰሞኑን እዛ ነበርኩ። እንደውም እሺ ስንት ነው እዛ ከአንደኛ እና ሁለተኛ ላይ ስንት ካሬ ሜትር ነው? ስንት ነው ቅድሚያ? አሁን ለባ ባንክ
እሺ ጥሩ። አ- አሁን እኛ ጋር ከወለድ ነፃ ነው የሚከፍሉት። እ፣ በ- እንትኖቹ ጋር አዎ ባለ አንድ- ባለ አንድ ባለ ሁለት ባለ ሶስት መኝታ አለው አላቸው።
አዎ እ፣ ባለ አንድ መኝታ ከሰላሳ አራት ካሬ ይጀምራል እስከ አምሳ ካሬ አራት ስንት ካሬ ነው ያለው ባለ አንድ ብር?
አራት ካሬ እና አርባ ሁለት ካሬ እንዲሁም በአምሳ ካሬ ይጀምራል።
ካሬያቸው ትንሽ ነው። ስ- ባለ አምሳው ስንት ነው? ስንት ሁለተኛ ላይ ስንት ብር ነው?
ከ- ባለ ሀምሳው እ?
እ፣ አሁን ከሁለት ነጥብ አምስት ሚሊዮን ጀምሮ አለ። ከሁለት ነጥብ አምስት ሚሊዮን ጀምሮ አለ። ቅድሚያ ሶስት መቶ ሺህ ብር ይከፍሉና ቀሪውን በአምስት ዓመት ከወለድ ነጻ ይከፍላሉ ማለት ነው።
ባለ አምሳ ካሬው አንድ መኝታ አዎ አዎ
አጠናቃችሁ ነው የምታስረክቡት?
almost ወደ መጠናቀቅ ላይ ያለ ነው። ከአንድ ዓመት እስከ ሁለት ዓመት ባለው ይጠናቀቃል።
በስንት ጊዜ?
ከአንድ ዓመት እስከ ሁለት ዓመት ባለው ይጠናቀቃል።
አሁን እዚያ finishing ምናምን የቀረው አይደለም ወይ እናንተ ገና ማለት ነው።
ሰባ percent እና ከዛ በላይ የሆነ ነው። ከሰባ percent እና ከዛ በላይ ነው። ያው ከአንድ ዓመት እስከ ሁለት ዓመት ባለው almost ይጠናቀቃል።
አይ እኔ እንደውም ባለፈው አይቼ እና የ- እ- እንሸጣለን ምናምን ስትሉ እናንተ መስሎኝ የማይቆያል እኔ አሁኑኑ የሚሰለበት ዲግን ከፍዬ ለመረከብ ነበር።
አዎ እስኪ ብቅ ይበሉ። አሁን እኮ ቶሎ ሊያልቅ የሚችልበት አጋጣሚም ይኖራል እና እስኪ ሌሎች አ- site ኦችም ሊኖሩ ስለሚችሉ የት ነው ወደ- ቢሮአችሁ?
እ፣ ቦሌ መገናኛ፣ ቦሌ ልደታና ገርጂ።
ልደታ አ፣
ልደታ ምኑ ጋር ልደታ ፍርድ ቤት ያውቁታል?
አውቀዋለሁ። አዲስ የተከፈተው ፎቁ
አዎ ይሄ መስኮት መስኮት ያለው ህንጻ ማለት ነው። ልደታ ፍርድ እኮ ቤት ማለት አውቀዋለሁ።
በቃ እሱ ጋር ልደታ መርካቶ የገበያ ማዕከል የሚል አለ ትልቁ ህንጻ፣ እሱ ጋር ነው ground ላይ ነው ቢሮአቸው።
በቃ ወደዚያ ስመጣ እንደውም ነገር ይዤ እመጣለሁ። እደውልላችኋል።
እሺ ስሞትን ማልበል ቀጠላ
እሺ ማስታወቂያችን የሰምተው ነው የደወሉልን
አዎ ማስታወቂያ በረድ ልፈልግ የለም ሬዲዮ ጋር ኦኬ እሺ አዎ ይሄዳል ከሆነች ነጻ ይሄዳል ምናምን እያለ በሬዲዮ ነው አሁን ቁም ነገር በሚዲያ ሆኗል።
እሺ መልካም እሺ እ፣ በቃ እደውልላችኋለሁ። እሺ።